ጤና ይስጥልኝ ሁሉ ስፖርት በአኮም ልርዳዎት?
አሁን ደውዬ ነበረ account ቁጥሩን ንገሪኝ ብዬሽ እሺ አርባ ስምንት ሰላሳ አንድ
አርባ ስምንት ሰላሳ አንድ ሰላሳ አንድ ሰማንያ ሰማንያ አስራ ዘጠኝ አርባ አንድ
አስራ ዘጠኝ አርባ አንድ እሺ ኦንላይን ነው
አ
ስንት ብር ነው cash out ያደረጉት?
አንድ ሺ አንድ መቶ ሰባ ስምንት
አንድ ሺ አንድ መቶ ሰባ ስምንት ነበር የመደቡት። በስንት ብር ነው የመደቡት?
በሰላሳ ብር ነው የመደብኩት። ሁለት ጨዋታ ሲቀር አንድ ሺ አንድ መቶ ሰባ ስምንት cash out ሲለኝ cash out አደረኩ።
አንድ ሺ አንድ መቶ ሰባ ስምንት አይሆንም cash out ኡ
አንድ ሺ አንድ መቶ ሰባ ስምንት ነው ይል ነበር ከላይ ጽሁፉ።
አዎ
እሺ ስልኮትን ይንገሩኝ፣ የቴሌ የኦንላይን የሚጫወቱበት
ስልክ ቁጥር ዜሮ ዘጠኝ ሀያ ሀያ አርባ አራት እም፣ ሰባ ሁለት ዜሮ ሶስት
እሺ ቼክ ይደረግሎትና እንደውሎታለን።
እሺ